hello
ሰላም ጤና ይስጥልኝ። ቴሌቪ
ይሄ እናንተ message እንዲቆምልን ፈልገን ነበረ።
ምን እንዲል ፈልገን?
ይሄ አገልግሎቱን ማቋረጥ ፈልገን ነበረ። በየቀኑ ብር እየበላበት ስላስቸገረን
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ። እሱን ይጫን።
ኮከብ ስምንት ሰማንያ ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ ገንዘብ እሺ ችግር የለም።